ሄሎ hello ሀፍቶም ወይዬ ፍቅር እሺ boss ምንድን ነው ያሳወቅኸው?
boss ማ በቃ ከፈለግ cancel አስደርገው አልተጀመረም እያሉኝ ነው።
እሺ እዛው ነው ያለኸው?
አዎ እዛው ነኝ። ማት order አስቁም ያለው ነው አምስት order ቁም ያለው ይሄ እቃው ጨርሷል አልቋል። ደቂቃው አልቋል። ዜሮ ነገ እየገባ ነው።
እሺ አንዴ ደውላቸው ላናግራቸው አቅርብ ምንድን ነው እዛው ነኝ ምግብ ቤት
እኮ ስልክ አያነሱኝም። ሀፍቶም በእናትህ አገናኘኝ።
እ
በቢሮ ስልክ ደውል።
በቢሮ ስልክ ደውዬ እያለች ነው ሀና።
እሺ
እሺ አዎ እንደዛ ነው።